ሄሎ እዚህ ቱሉ ዲምቱ አካባቢ ቱሉ ዲምቱ ምንድን ነው ቱሉ ዲምቱ አደባባይ አካባቢ ድራፍት ቤት ነበረና ባህሩ እዛ ማሽን ማሽንም ብሎ ነው የድራፍት ማሽን
እሺ፣ ደንበኛችን ቢጂአይ ሄዶትን ይነግሩኛል።
አ አ፣
የቢጂአይ አይዲ የእርሶ የቢጂአይ ያገሩን ደንበኛችን።
የቢጂአይ አይዲ
አዎ፣
እዚህ ማሽኗ ላይ የምትለጠፈዋል።
ላ- ከኋላ የድምጽ የሚረብሽ ድምጽ አለና ከዛ ትንሽ ርቀው ቢደውሉ።
እሺ ይኸው